ጤና ይስጥልኝ ናታን የ mini market።
አዎ
እሺ ከ ArifPay ነበር የምደውልልዎት። ሎዛ እባላለሁ።
እሺ እንዴት ነሽ?
እሺ እግዚአብሔር ይመስገን። ባለፈው ደውለንልዎት POS ማሽኑ የ CBE እና የአዋሽ ATM ካርዶችን እንደማይቀበል ነግረውን ነበረ አዎ እና ሌላ ATM ካርድ ሞክረው እንዲነግሩን ነግረንዎት መልሰው አዎ ሰራ አልደወሉልኝም።
ረሳሁት።
ሰራልዎት?
ረሳሁት። አዎ ሰርታ እሺ ችግር የለም። የትኛውንም ካርድ ይቀበላል?
አዎ ሶስት ተቀብሏል እንግዲህ
ምን አሉኝ?
ሶስት አይነት ተቀብሏል። ችግር የለውም። አሁን ሰርታ
እሺ እሺ እሺ ሊቆይ ይቅርታ እናመሰግናለን።
እንግዲህ ማርያም እሺ እናቴ ችግር ችግር የለውም። እናመሰግናለን። መልካም ቀን።
እኔም አመሰግናለሁ።